hello
ጤና ይስጥልኝ ቤት አብሮ ይስጥልኝ። እህ hello ምን ነበር? እሺ agent ሆኜ ለመውሰድ በሆሳዕና ሆሳዕና እሺ
ከእኔ ምንድን ነው የሚጠበቅብኝ የሚለውን ነገር ለማወቅና አድራሻችሁን እሺ በአካል መጥቼ ለመውሰድ hello hello hello hello hello virtual ነው ወይ?
ሜዳ የምትጫወተው? ስፖርት ነው virtual?
virtual
እሺ virtual ከሆነ አ፣ እ፣ ሰማንያ አምስት በአስራ አምስት ነው percent ሰማንያ አምስት percent ለእናንተ ነው ኦኬ ከሰራችሁት ማለት ነው።
ኦኬ እስከ ሶስት ሺህ ድረስ ባነር እኛ cover እናደርጋለን ኦኬ እና በቼክ ሆነ ሰላሳ አምስት ሺህ deposit ማድረግ አለብህ ኦኬ
እና በዚህ እንደዛ ከሆነ ነው።
ማለት አዎ እሺ ሆሳና ላይ የላችሁማ ከዚህ ፊት ሆሳና ላይ የእኛ ነው ወይስ አዎ የእናንተ ማለት ነው የእኛ የለም ሆሳና?
ሰላም super agent ሆኜ መውሰድ እችላለሁ
ቆይ እስኪ አንዴ አባ ሄሎ ወይዬ ሄሎ ሄሎ
አንተ ምን
ሄሎ